ትናንት ብሎ ተበልቆ ነበር። እስካሁን አልገባም።
በዚህ ስልክ ነው።
አይደለም ለራሱ
ስንት ብር ነው?
ዜሮ ዘጠኝ ሀያ ዘጠኝ
ዘጠኝ ሀያ ዘጠኝ
አስር
እሺ ሀምሳ ሰባት አርባ ዘጠኝ
ስንት ብር?
ሁለት ሺህ እና አንድ ሺህ እሺ አንዴ ጠብቅ። መች ነበር ያደረከው?
ትናንት
በትላንትና የለም። ቀኑን check አድርገህ ትነግረኛለህ በደንብ።
አይ ዜሮ አራት አስራ ሁለት ቀኑ ቀኑ እ ዛሬ ዛሬ ዛሬ ዛሬ እኮ በዛሬም የለም ነው። በዛሬም በትላንትናም የለም። በዚህ ስልክ ወይ ስልኩን check አለ አድርገህ አለ አለ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ አስር ሀምሳ ሰባት አርባ ሀምሳ ዘጠኝ ሰባት አርባ ዘጠኝ አዎ የለም።
አዎ።
እሺ በዚህ ስልክ ቁጥር ምንም ነገር
አለ እዚህ ጋር አለ ታሪክ ወጪም ላይ አለ ገቢ የሚል እያየሁ ነው እየነገርኩህ ያለሁትና ወጪም ገቢም አላደረግክም ትላንትም ዛሬም ወይ የቤት ቤት ቁጥሩን ወይ ቀኑን check አድርገህ ደውል።
ትናንትም የለም የለም
አይ እሺ